ጤና ይስጥልን። እንግዲህ
ጤና ይስጥልን።
አለን እግዚአብሔር ይመስገን።
ድንቃ ድንቅ ልጆች ንጹህ ድንቅ ልጆች ለመጠቆም ነው።
አ፣ አ፣ እሱ ይቻላል። የህፃኗ ስም ወይ የህፃኑ ስም ማን ይባላል?
አማኑኤል ደሳለኝ እድሜው ስንት ነው?
ስምንት
ይቅርታ እኛ እየመዘገብን ያለ ነው አምስት አመትና ከአምስት አመት በታች ያሉ ህጻናትን ነው።
እሺ፣ ይቅርታ
እሺ።
እሺ፣ እናመሰግናለን።